ጤና ይስጥልኝ።
ሰላም።
እንኮይ ካፌ ነው።
አዎ።
ከአሪፍ ፔ ነበር የምደውለው። ቤዛዊት እባላለሁ።
እሺ።
ይቅርታ የእርሶን ስም ማን ልበል ለማየት።
ሰሚራ።
እሺ እ በ POS ማሽናችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
አይ ችግር አጋጥሞ ሳይሆን የሆነ customer ሳይጠይቅ ሲቀር እሺ ነው እንጂ ችግር አጋጥሞ አይደለም። በቀደም መተው አስተካክለውታል።
customer ለምንድን ነው የማይጠይቀው?
እኔ እንጃ ያለው እንግዲህ እሺ አይ እ በዛ አይደለም።
በካርድ ብዙ ጊዜ normal transfer ምናምን ነው እንጂ ካርድ ብዙ አይጠቀሙም።
እሺ አይ በዋሌትም ስለሚሰራ በዋሌትም እንዲጠቀሙ እሺ።
recommend በ wallet ስለሚሰራ በ wallet ም እንዲሰራ recommend ማለት ትችላላችሁ።
እሺ።
እሺ ችግር ካለ ዘጠና ሶስት አይ ደውል እንደውላለን። እሺ።
እሺ መልካም ቀን እሺ እሺ።